Hello ጤና ይስጥልን ቤተሰቦች
አዎ ሰላም አለን አለን ሰላም ነው።
አስር ሺህ ብር ዝውውር አድርጌ ነበር ወደ ቴሌ ብር እሺ አልደረሰኝም።
መቼ ነው አሁን ነው ማታ የደወልክበት ቁጥር ነው የ Best Bet ቁጥር አዎ አዎ
ስንት ብር ነው አባ
እ ስንት ብር ነው አስር ሺህ ትናንትና ነው አዎ ማታ ትናንት እ ስድስት ሰዓት አካባቢ
እሺ approved አድርጌልሃለሁ ትንሽ ጠብቀው ነው ይገባልሃል እሺ አባ እሺ አመሰግናለሁ ችግር የለም እ ወይ